ፊቴ ልገልጽሽ ቢያጥረኝ ቋንቋ እጹብ ነሽ አልኩሽ በቃ ልገልጽሽ ቢያጥረኝ ቋንቋ እጹብ ነሽ አልኩሽ በቃ የቀራንዮ በረከቴ ማን ብዬ ልጥራሽ እመቤቴ ልገልጽሽ ቢያጥረኝ ቋንቋ እጹብ ነሽ አልኩሽ በቃ ልገልጽሽ ቢያጥረኝ ቋንቋ እጹብ ነሽ አልኩሽ በቃ ሕርያቆስ ሆይ እስኪ አስተምረኝ ጽዮን ልበላት እንድታስምረኝ ኤፍሬም አሳየኝ የእርሷን ምስጋና የውለታ ቀን አለብኝና ኧረ ማን ብዬ ልጥራት ይቺን የመዳን ምስራት ኧረ ማን ብዬ ልጥራት ይችን የመዳን ብስራት የቀራንዮ በረከቴ ማን ብዬ ልጥራሽ እመቤቴ ልገልጽሽ ቢያጥረኝ ቋንቋ እጹብ ነሽ አልኩሽ በቃ ልገልጽሽ ቢያጥረኝ ቋንቋ እጹብ ነሽ አልኩሽ በቃ ዙፋን እግዚአብሔር ቅዱስ ከተማ ቢልሆር ይረዳል ድምፅሽ ሲሰማ ከሰማይ በታች ማን ያክልሻል? ቃል አንሶት ልቤ እጹብ ይልሻል። አንቺስ ልዩ ነሽ ለኔ አየሁሽ በዘመኔ አንቺስ ልዩ ነሽ ለኔ አየሁሽ በዘመኔ የቀራንዮ በረከቴ ማን ብዬ ልጥራሽ እመቤቴ ልገልጽሽ ቢያጥረኝ ቋንቋ እጹብ ነሽ አልኩሽ በቃ ልገልጽሽ ቢያጥረኝ ቋንቋ እጹብ ነሽ አልኩሽ በቃ ስጦታነትሽን ተቀብያለው እንደ ዮሐንስ ልጅ ተብያለው አለኝ ቃል ኪዳን ከእግረ መስቀሉ እነኋት ሲለኝ ሰማሁ በቃሉ እኔ ሳልኩሽ እናቴ ነሽና በረከቴ እኔ ሳልኩሽ እናቴ ነሽና በረከቴ የቀራንዮ በረከቴ ማን ብዬ ልጥራሽ እመቤቴ ልገልጽሽ ቢያጥረኝ ቋንቋ እጹብ ነሽ አልኩሽ በቃ ልገልጽሽ ቢያጥረኝ ቋንቋ እጹብ ነሽ አልኩሽ በቃ
ዙፋን እግዚአብሔር ቅዱስ ከተማ ቤልሆር ይረዳል ድምፅሽ ሲሰማ ከሰማይ በታች ማን ያክልሻል? ቃል አንሶት ልቤ እጹብ ይልሻል። አንቺስ ልዩ ነሽ ለኔ አየሁሽ በዘመኔ አንቺስ ልዩ ነሽ ለኔ አየሁሽ በዘመኔ